ሰላም ጤና ይስጥልኝ። ቺፕቺፕ
አሁን ደውዬ ነበርማ።
እሺ
የተሳሳተ location join አድርገን ብዬ ጠይቄ ነበርና
እሺ ስልክ ሰተሽኝ ነበርና ለ admin ኗ ስደውል መገናኛ ነኝ አለችኝ። ከኛ ደግሞ ይርቃል ሩቅ ነው።
ሩቅ ነው እና ቢቻል ወሎ ሰፈር ያልሞላ group ካለ እዛ ጋር አታደርጉልንም?
አይ አይ አንድ ጊዜ ከተሞላ አይቻልም መቀየር። already ሳይገባ ነበር እንጂ ከገባ ስለማይቻል በቃ refund እናደርግልዎታለን የእርስዎን።
እሺ refund እስከ መቼ ነው refund የምታደርጉት?
ከሀያ አራት ሰዓት በኋላ
በቃ እሺ እሺ እሺ እሺ። መልካም ምሽት።
እሺ ደህና እደሪ።
አሜን።